hello አቤት ጤና ይስጥልኝ አምላክ ስራ አቤት አቤት ይመስገን We Plus Solution ነበር የምደውለው
ጌታ እሺ We Plus Solution እሺ
ባለፈው application ኣችን ላይ ተመዝግበሽ ነበረ
እሺ እ፣ እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበር
እሺ እ፣ ምንድን ነበረ እንትኑ app ሽ ምን ይሰራል?
We Plus online customer service ነው
okay አሁን እኛ ሌላ እየተጠቀምን ስለሆነ በቃ ይቅርብን። እሺ እናት ባለፈው ደውልሽ ነበር መሰለኝ።
እሺ እሺ፣ እሺ።